ብቻ አይደለሽም እኔም ደግሞ አጥፊ ነኝ። አንቺ ብቻ አይደለሽም እኔም ደግሞ አጥፊ ነኝ። ሐሰት ቃል በናገር ለእውነት አይመችም። ቀድሜ አጥፍቻለሁ በይታዘብኝ አንቺን ይህን ትሰሪያለሽ እየማልገመትኩሽ ወደፊት አታጥፊ ላለፈው ታዘብኩሽ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ አንቺ ብቻ አይደለሽም እኔም ደግሞ አጥፊ ነኝ። ሌላ ቃል አያሻም። ታዘብኩሽ ታዘብ ሐሰት ቃል መናገር ለእውነት አይመችም። ቀድሜ አጥፍቻለሁ በይታዘብኝ አንቺም ይህን ትሰሪያለሽ እየማልገመትኩሽ ወደፊት አታጥፊ ላለፈው ታዘብኩ ታዘብኩ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ